ኢየሱስ ክርስቶስ የእግዚአብሔር ልጅ እሱ ጌታ ነው። እልልታን ጭብጨባን እንደገና ለእግዚአብሔር እንሰጣለን። ጌታ ይባረክ። ጳውሎስ ብርታትን ሊያገኝ ከሚያስቸግረው ነገር ጉልበት እንዲያገኝ ከእግዚአብሔር ለመነ። ስለዚህ ነገር አጥብቄ ጸለይኩ። ሶስት ጊዜ በእግዚአብሔር ፊት ጸለይኩ። የጳውሎስ ሶስት ጊዜ ጸሎት ምን አይነት እንደሆነ እንግዲህ ጌታ ያውቃል። ግን ያንን የለመነውን አቅም ብርታት ሳይሆን እግዚአብሔር የሰጠው ጸጋ ነው። ክብር ለእግዚአብሔር ይሁን። ጸጋዬ ይበቃሃል፣ ጸጋው ይበቃል በል ውስጤ። ሃሌሉያ ኃይሌ የኔ ኃይል አለ። እግዚአብሔር የእሱ ኃይል ነው በእኛ ውስጥ እንዲገለጥ የሚፈልገው። የእኛ ብርታት የእኛ ጉልበት ሳይሆን የማን ኃይል? የእግዚአብሔር ኃይል። ጌታ ይባረክ። የእሱ ኃይል ደግሞ ይበልጣል ወገኖቹ። የሰው ነው መኪና ሄዶ ሄዶ ጋዞ ያልቃል ታውቃላችሁ። የሰው ጉልበት ይደክማል። ይኖ ድሮ ልጆች ሆነ እንደምንሮጠው አይደለም አሁን አይደል? ጉልበት ያልቃል። የማያልቅ ጉልበት ያለው አምላካችን እግዚአብሔር ነው። እሱ ላይ እንደገፍ፣ ጸጋው ላይ እንደገፍ። ክብር ለእግዚአብሔር ይሁን። ዛሬ ቀና ብለን እንውጣ ከዚህ ቤት ወገኖች፣ ወይ ጸጋው ቀና ያደርጋልና ጌታ ይባረክ። ኢየሱስ ጌታ ነው። እናመስግነው። ተመስገን። ሃሌሉያ ከኔ የሆነ ከኔ የሆነ ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነው ከኔ የሆነ ከኔ የሆነ ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ ሁሉ ባንተ ነው። ሃሌሉያ ሁሉ ባንተ ነው። ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነው ጸንቼ መቆሜ ምረት በስቶ ነው፣ ምረት በስቶ ነው መውጣቴ መግባቴ ክንድ ደግፎኝ ነው፣ ክንድ ደግፎኝ ነው። አንድም ነገር የለም የኔ ነው የምለው የኔ ነው የምለው መላው እኔነቴ ኢየሱስ ያንተ ነው ጌታዬ ያንተ ነው ከኔ የሆነ ከኔ የሆነ ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ሃሌሉያ ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነው ሐዘኔን ለውጥ ደስታ ሰጥተኸኛል፣ ደስታ ሰጥተኸኛል። መከራዬን ሁሉ አስረስተኛል አስረስተኛል ሁሉን ማከናወን መፈጸም ታውቃለ መፈጸም ታውቃለ እስረኛውን ፈተው ትከብርበታለ ትከብርበታለ ላጌ ሆይ ባንተ ብርታት ባንተ መሐላ ሐዘኔን ረሳው ጨነቀኝ ያጨለማው አልፎ አሃ፣ ባንተ ብርሃን አየሁ አባቴ ሆይ ባንተ ብርታት ባንተ አሃ፣ ሐዘኔን ረሳው ጨነቀኝ ያጨለማው አልፎ አሃ፣ በአንተ ብርሃናየው ሃሌሉያ በአንተ ብርሃናየው በአንተ ብርሃናየው በአንተ ብርሃናየው በአንተ ብርሃናየው በአንተ ሰላማየው በአንተ ሰላማየው በአንተ ብርሃናየው በአንተ ብርሃናየው በአንተ ሰላማየው በአንተ ሰላማየው በአንተ ብርሃናየው በአንተ ብርሃናየው ይሁን ያልከው ሁሉ ሆኗል በሕይወቴ ሆኗል በሕይወቴ አሁንም አንተውነ ምትመራኝ ረዴቴ ምትመራኝ ረዴቴ በምንም አልፈራ ተደግፌ አለው ተደግፌ አለው አንተ ሁሉን ቻይነ በጥላህ አርፋለሁ በጥላህ አርፋለሁ ላኪ ሆይ ባንተ ብርታት ባንተ አዘኔ እረሳው ጨነቀኝ ያጨለማው አልፎ ባንተ ብርሃን አየሁ አባቴ ሆይ ባንተ ብርታት ባንተ ሐዘኔ እረሳው ጨነቀኝ ያጨለማው አልፎ አንተ ብርሃናዬ አንተ ብርሃናዬ አንተ ብርሃናየው በአንተ ብርሃናየው በአንተ ብርሃናየው በአንተ ሰላማየው በአንተ ሰላማየው በአንተ ብርሃናየው በአንተ ብርሃናየው ፍቅሩም አይለወጥ ወረትን አይወድም ወረትን አይወድም እስከ ዛሬ ድረስ ሰልችቶኛ ያውቅም ሰልችቶኛ ያውቅም በምረቱ ብዛት እየደጋገፈኝ እየደጋገፈኝ እዚህ ደርሻለሁ። እስቲ አመስግኖልኝ፣ እስቲ አመስግኖልኝ። እዚህ ደርሻለሁ። እስቲ አመስግኖልኝ፣ እስቲ አመስግኖልኝ። እዚህ ደርሻለሁ። እስቲ አመስግኖልኝ፣ እስቲ አመስግኖልኝ። ሞኝነት ሆኖ አይደለም ፍቅሩን ቀምሼ ነው ና ሲለኝ የተከተልኩት ነፍሴ ተማርካ ነው ጠቢባን ያላዩት እውቀት ለእኔ ተገልጦ ነው የጌታን የማዳን ሚስጥር ነፍሴ ተረድታው ነው ከወርቅ እንቁ በልጦብኝ ነው ከማንም በላይ ተመችቶኝ ነው። የቱ ነው ታዲያ ሞኝነቴ? ለእኔ ጥበብ ነው ጌታን ማወቄ። አምላኬን ማወቄ አምላኬን ማወቄ አምላኬን ማወቄ አምላኬን ማወቄ አምላኬን ማወቄ አዳኜን ማወቄ አዳኝ ማወቄ ኢየሱሴን ማወቄ ኢየሱስ ማወቄ እኔ በርቶልኛል ጌታን አውቄያለሁ ከዚህ በላይ የለም ምን እፈልጋለሁ የዘላለም ሕይወት በነፃ አግኝቻለሁ በእሱ ተመርጬ በፊቱ አዜማለሁ እዘምራለሁኝ አልታክትም ሁሌ ስለ እሱ ዝም ልላ ከቶ አልችልም እኔ የማዳኑን መንገድ በዜማ ወራለው ኢየሱስ ያድናል እመሰክራለሁ ኢየሱስ ያድናል እመሰክራለሁ ኢየሱስ ያድናል ኦ፣ እመሰክራለሁ ኢየሱስ ያድናል ሃሌሉያ ኢየሱስ ያድናል፣ ኢየሱስ ያድናል፣ ሃሌሉያ እመሰክራለሁ፣ ሃሌሉያ እኔስ መድኃኒቴ ተስፋ አደርገዋለሁ፣ እኔስ ኢየሱሴ ተስፋ አደርገዋለሁ። ቢጎልም ቢሞላ በእሱ ታመናለሁ እሱ አይለየኝም፣ ይህንን አውቃለሁ። ድንቁን አይቻለሁ በሕይወት ዘመኔ ከኢየሱስ የበቀላ ጌታ አላውቅም እኔ ሞት ያላሸነፈው አምላክ እሱ ብቻ ዘመን የማይሽረው ነው የሌለው አቻ። ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ። ሃሌሉያ ኢየሱስ ጌታ ነው።